Abis salam na ಒಂದಿಗೆ ನಿಮ್ಮ ಒಂದಿಗೆ
ಶಿಮಲ್ da unter mir.
ይሄ አኮኑ ቤስት ቢቹ ፖቸር ነው የምፈልገው እና በእድሜ ግን አልወጣም ፖቸሩ እና አኮኑ ልሰብሩ
በቮቸር ዊዝድሮ አድርገህ የቤስተ ቤት ሱቅ አለ አካባቢ
አይ ማጫወቻ ቦታ
እኔ ጎደኛ ፖቸር ነው የምፈልገው ግን እኔ ይሰጣል እሱ ጋር ኦኬ ለማስተላለፍ አሀ ግን በእድሜ ግን ምናምን ገባ እና ይሄ አኮኑ መልሰው ይሄ ቁጥሩ ለሰው ልታስተላልፍ ነው አሀ
ወደ ሌላ አዎ።
አካውንት ለማስገባት እሺ ወደ አስገባት ስለዚህ ግን አዎ፣ ልንገርህ ኤል- እንዴት ኤል- እንደምታደርግ ላስረዳ
መልሱ ይሄ አኮን መልሱ በቃ ብሩ
ብሩን እንደ- እንዴት እንደምትመልስ አሳያለሁ ራስህ ነው የምታደርገው እሱንም እሺ እ?
መጀመ- መጀመሪያ voucher ኡን code voucher code ኡን እንዴት እንደምታገኝ እ፣ አሳይሃለሁ። ከዛ በኋላ ደግሞ እንዴት እንደምታስገባ መልሰህ እንዴት እንደምታስገባ ያን voucher code ተጠቅመህ እንዴት እንደምታስገባ አሳይሃለሁ። ቴሌግራም አለ account
አይ ቴሌብር ይሄ ቁጥር ቴሌግራም ረሳሁ።
ቴሌግራም ቴሌግራም የ chat እ፣ application ቴሌብር አይደለም።
ይሄ- ይሄ አኮኑ አልመልሱም ብር አሁን ነው አሁን ሶስት ደቂቃ አራት ደቂቃ አምስት ደቂቃ እኔ ሶፎች ይሰጣል ግን በእንዲንግ ይገባ ይሄ- መልሰው ይሄ አኮኑ ፎቶ ልልክልህ እኮ ነው እንዴት እ፣ እንደምትመልሰው ማለት ነው። ወይም እሺ ስቴፑን ልንገርህና ከ- ከተረዳኸኝ እ፣ በዛ መንገድ ታ- ዲፖዚት ተጋለህ መልሰህ ብርህን።
አይ አይ አይ እሺ፣ መጀመሪያ ስቴፕ ምን ማድረግ መሰለህ? ስድስት digit code ነው ያለው የ voucher code አይደል?
ግን voucher code ኡ እሱ ኮድ አንዴ አዳምጠኝ፣ ፈልገህ አንተ አንዴ ይቅርታ፣ አንዴ አዳምጠኝ። voucher code ስድስት digit ነው ያለው። እሱን ኮድ ማግኘት አለብህ መጀመሪያ። እሱ ኮድ ደግሞ ያለው pending ላይ ሲሆን የአንተ ስልክ ላይ ነው የሚቀመጠው። ተረዳኸኝ?
አዎ፣ ተረዳሁ አይ እሺ፣ እሱን ኮድ መጀመሪያ ማግኘት አለብህ ከአንተው ስልክ ከራስህ ስልክ ላይ እዛው ላይ እሱን ካገኘ በኋላ ነው ዲፖዚት ማድረግ የምችለው መልሰህ ወደ አካውንት ሁለት እና- ስልክ የእኔ ነው አንድ ላይ ነው ተያዘው እጅ ላይ ሁለት ስልኩ ሁለት አካውንት አንድ ላይ እጅ ላይ ተያዝኩ እና ይሄ ቁዱር ይናገራል፣ ይሄ ቁዱር ይናገራል። አንድ ላይ ነው ስልኩ የእኔ እጅ ላይ የሚያዝ
የቤስት ቤት አካውንት አለ አይደል?
አለኩ
እዛው እዛው account ላይ ነው ያለው ነው ምልህ voucher code ኡ እሱም ማግኘት አለብህ።
እሺ haye መጀመሪያ እሱ የምታገኘው እንዴት እ, መሰለህ? እሱን ላስረዳህ እኮ ነው።
እኔ ልክ ነው አ- አላውቅም። ትንሹ አማርኛ ይቅርታ እሺ ችግር የለውም። እሺ እ፣ ቴሌግራም እሺ አለህ ወይ ፌስቡክ? ፌስቡክ እ, አለህ ትጠቀማለህ?
አይ አሁን ቴሌግራም በቃ ይላካል። ጠብቁ እሺ ቴሌግራም ካለ ስልኬን ልስጥህ፣ የ Best Bet ስልክ ማለት ነው። ልስጥህና እዛ ላይ voucher ብለህ ላክ። እኛ እንቀጥላለን እዛ ላይ ወሬ voucher ብለህ ትልካል። ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት
አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
እሺ አመሰግናለሁ።
ሶማሊኛ ነው የምታወራው ወይስ ምንድን ነው?
ሶማልኛ ነው በቃ በሶማሊኛ እዛው ላይ መልስልሃለሁ። እሺ ቴሌግራም ላይ haye ላይ ያደርጋል። እሺ haye voucher ብለህ ጻፍ።
haye አመሰግናለሁ።
እሺ።
voucher ኡ screenshot ነው ይላካል።
ችግር የለውም እኛ እናስታ እንትን እንላለን። voucher ብለህ ብቻ ላክ።
haye just write voucher። እሺ
haye ወንድም አመሰግናለሁ።
ጥሩ። እሺ
እም።